Hello
አቤት ሰላም ነው።
ዋሽንግተን የሕክምና ማዕከል ምልቃዎች
እ ቅርንጫፋችሁ ምን ጋር ነው የሚገኘው?
ቦሌ ሩዋንዳ
ቦሌ ሩዋንዳ።
አዎ እና ቡልቡላ ማርያም ማዞሪያ አለን ት አገልግሎት ፈልገው ነው ቦሌ ሩዋንዳ ቡልቡላ መዞራ ላይ ማለት ነው።
አግ- የፈለጉትን አገልግሎት ሲነግሩኝ የትኛው ቅርንጫፍ እንደሚያገኙ ነግሮታለሁ
እሺ፣ እሺ።
ሄሎ
አቤት ምን አይነት አገልግሎት ነው መጠቀም የፈለጉት
እ ውጤት የምን
እ ያ- ሲዲሲ ውጤት አለኝ እዛ።
እሺ
እሺ፣ እሺ።